Hello ጤና ይስጥልን ቤክስ ቤት
ዛሬ ቀን በ CBE deposit አድርጌ ብሩ እስካሁን አልገባልኝም። ከአንዴም ሁለቴ።
እሺ text አድርገህልናል ቴሌግራም ላይ?
አዎ አድርጌ ያለሁ።
እሺ ማን ልበል ስምህን?
የቴሌግራም አዎ
M U H A ሙሃ ነው የሚለው።
MA
M U H A
ማን ነው የሚያወራሽ? ቴሌግራም ላይ የሚያወራ ሰው አለ?
መጀመሪያ ነበረ ቆይቷል ካወራን። ከዛ በኋላ ልክ ላክልኝ ብላኝ እሺ
ምላሽ እ ከሰዓት በኋላ ነው ወደ ዘጠኝ ሰዓት አካባቢ።
ዘጠኝ ሰዓት ነው ያወራኸው?
አዎ እሺ አንዴ hi ትለኛለህ እንዳገኘው message ህን።
እሺ አሁን ልበልሽ እዛው ላይ ኦንላይን ላይ ነው።
እሺ